hello ሰላም ጤና ይስጥልኝ። Best Bet ከላር ነኝ። እባክዎ ምን ልርዳዎ?
ሰላም ነሽ sister?
አለሁ እግዚአብሔር ይመስገን።
አልሐምዱሊላህ እ ዛሬ እስከ አምስት ሰዓት ሰባት መቶ process አድርጌ ከዛ እስካሁን process ነው።
ዛሬ ነው።
አዎ እሺ አምስት መ- ሰዓት።
እሺ መስመር ላይ ጠብቁ። እሺ
እሺ
hello
አ sister ሰላም
አ sister ሰላም አዲያ ቤት ሰላም ነው?
ሰላም እሺ ይቅርታ፣ ምን ልርዳው?
እ
እ እ hello ድምጽ ይቆራረጣል ይሰማል?
አዎ ይሰማል ይሰማል አይሰማም?
እሺ እሺ ይሰማል። አዎ ምን አልከኝ?
እሺ ሁለት መቶ እ ውድረው ነበረ
እሺ መቼ ከዛ ነው?
ፕሮስ- እስከ አምስት ሰዓት አካባቢ ዛሬ እ አስራ አምስት ሰዓት
አምስት ሰዓት አምስት ሰዓት
እሺ እሺ አንዴ ቤስት ቤት ስልክ ቁጥርን ትነግረኛለህ?
አዎ
እሺ ንገረኝ።
እ አስራ አምስት እሺ
ሰባ ሶስት ሰባ ሶስት
እ ሰባ ስምንት እሺ
ሰማንያ
ሰማንያ ጊዜ ቁጥር አዎ
እያየሁልህ ነው። እሺ ትንሽ ጠብቀኝ።